ጤና ይስጥልኝ ቤት ስፖርት
አብሮ ይስጥልን ብር ልኬ አልወረደልኝም።
withdraw ነው?
አዎ ቤት ቤት ስልክ ቁጥሩ የደወልክበት ነው?
አዎ ስንት ብር ነው?
ሰባት ሺ እሺ ጠብቀኝ።
እሷስ ዳይፐር አንዳት የለም አራት ቁጥር ነው።
ዛሬ ነው?
አዎ አሁን ከመሸ እሺ hello አቤት
ሰባት ሺህ ነው አይደል ያልከኝ?
አዎ
ቴሌብር ቁጥሩ አስራ አምስት አርባ አራት ሰባ ዘጠኝ ሰላሳ ሶስት ነው አይደለ?
አዎ
እሺ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ምሽት።
እሺ እኔ አመሰግናለሁ።
እሺ
ነገር ብላ ነው